hello
sorry ሳንቲም ጨርሰውልኝ ነበረ።
እሺ አሁን ሁለት ሺህ ዘጠኝ መቶ ያልከኝ ነው?
አዎ እሺ እሺ ሰጠኝ።
hello ለሳንቲሞች ደውለላቸው ነበር እኔ እ?
ለሳንቲም ቤት ደውለ ነበር እ፣ ሳንቲም እ አዎ፣ ለሳንቲም ደውለላቸው ነበር አዎ።
ምን አሉክ?
እነሱም ያው እንዲህ እንዳ ምንድን ነው ከኔትወርኩ ነው ምናምን ብቻ ነው ያሉኝ። እና በእናትሽ እስኪ እም፣
እግዚአብሔር ይስጥሽ እና
እስቲ አሁንም process ላይ ነው። እሺ እኔ ማሳውቅላለሁ እ፣ በእናትሽ
እ ምን አልሽ?
process ላይ ነው። አሁንም አሳውቅላለሁ። እሺ ይገባላል።
እሺ በእናትሽ እንደዛም ተባለኝ፣ ግን እንትን አዎ ዱዓ ያድ- ትንሽ ዱዓ connection ያድርግልሻለሁ።
ችግር ነው። እሺ፣ ወላሂ ዱዓ ያደርግልሻለሁ። እሺ እሺ፣ ችግር የለውም። ይገባላል።
እሺ እሺ እሺ አባ እሺ አይ እሺ